ሰላም ጤና ይስጥልን ቤት ቤት hello
ሰላም ነው።
እግዚአብሔር ይመስገን። ምን ነበር?
እሺ ግብር confirm ይገባዋል።
እሺ እሺ። ስንት ብር ነው?
አስር ሺ አስር ሺ አምስት ሺ አምስት ሺ እሺ የቤት ቤት ቁጥርህን ንገረኝ።
ዘጠኝ ሰላሳ አርባ ዘጠኝ አርባ ዘጠኝ ሰማንያ ሰማንያ ሰባት ሰማንያ ሰባት
ሰባን- ሰባ አንድ ሰባ አንድ እሺ
ስልሳ ሰባት ሰማንያ አንድ
አዎ ስልሳ ሰባት ነው
አዎ፣ ሰማንያ ሰባት ነው ያልኩት።
ሰማንያ አንድ
የደወልክበት ነው አዎ፣
አምስት ሺ አምስት ሺ አምስት ሺ ሶስት ጊዜ ነው አዎ፣
እሺ ወደ ዜሮ ዘጠኝ ሰላሳ አርባ ዘጠኝ ስልሳ ሰባት ሰማንያ አንድ አዎ።
ልክ ነው እሺ ያው አሁን check አድርገው እሺ ሁሉም ገብቷል ሶስቱም
እሺ፣ ገብቶልሃል እሺ
እሺ፣ እሺ።
እሺ እሺ እናመሰግናለን